hello hello
hello ሄሎ ጤና ስጥል
አይሰማ
ይሰማል ሰላም ነው እግዚአብሔር ይመስገን።
አብርሃም ኖት አዎ ባት እሺ ከዊፕለስ ሶሉሽን ካምፓኒ ነው የደወልኩት እኔ እሺ
እ፣ እና ካምፓኒው የተለያዩ የስልክ application ኦችን እ፣ create አድርጎ እ፣ ከ- ማለት አንድ ሰው ከስልሳ በላይ የሆኑ service ኦችን በአንዴ እንድጠቀም እያደረገ የሚያደርግ መተግበሪያ እ፣ እየሰራ ነው ያለው እና እ፣ እና ከ service ኦቹ መሀል ደግሞ ፈርኒቸር አንዱ ነው እ።
እና እሱ ላይ እንድትመዘገቡ ነበረ። ምንም አይነት ክፍያ የለውም፣ በነፃ ነው።
እሺ
እሺ ስለዚህ እ፣ ከፕሌይ ስቶር ዊፕለስ ሶሉሽን store የሚል application አለ።
አንቺ እ፣
እ፣ እሱን አውርዳችሁ register ማድረግ ነው ወይም ደግሞ እኛ እ፣ link ኡን እንልክልዎታለን።
እሺ እ፣ እንላክ ወይስ እ፣ አ ላኪልኝና አወራለሁ።
እሺ እሺ። እና አስተያየት ጥያቄ ካላችሁ link ኡ በሚላክልዎት ቁጥር ደውላችሁ መጠየቅ ትችላላችሁ።
እሺ እሺ እሺ እናመሰግናለን። መልካም እሺ ቀን።
እሺ እኔም አመሰግናለሁ።
እሺ